ጤና ይስጥልኝ ዲቦራ ነኝ። እባክዎ ምን ልርዳው?
ሀያ ስድስት በሽቶ ተሳስቶ ገብቷል።
እ
ያው ሲሰር አቤት
ስድስት መቶ ብር ብስቤት ላይ እሺ
ዊስገሮ ሲያሩ ገና አይኔ አይደረስም።
ዊዝድሮ አልደረሰም። በሳንቲም ፔይ ነው
አ ሳንቲም ፔይ ነው ቻፓ ነው?
እ ሳንቲም ላይ አዎ ትንሽ transaction ስለበዛ ነው ወንድሜ። ይገባልሃል። እሺ ትንሽ ጠብቀው።
እና አሁን አንድ ሴትዮ ምን አለ እ ያንተ account ባና check አድርገው የለችም።
ቴሌብር ነው እንዴ ሞከርከው
እ Best Bet እኮ? ወደ ቴሌብር ነው ወደ CBE ነው የላከው
account ውስጥ ነው እኮ። የ CBE account ነው
ወይ እ deposit ነው
Best Bet account ነው እኮ። ወደ Best Bet account ነው ስድስት መቶ ብር ያስገባኸው።
አዎ ስድስት መቶ ብር አለ Santim Pay ተጠቅመክ
አላነሰም ስልክ ሳንቲም አያነሱም ሳንቲሞች። ያው ብዙ transaction ስላለ ነው system አቸው ትንሽ ተበላሽቶ ስለነበር ነው። አሁን ይገባላል። ትንሽ ቆይ ተጠ check አድርገው እሺ።
እስካሁን የጠበቅ ነው።
አዎ እኮ እኛ አሳውቀንልሃል። አባይ Best Bet ችግር አይደለም። ይሄ የእነሱ system ነው። አስ- እኛ አሳውቀናል።
withdraw ሲያደርጉ ገና ብሩ እኔ አይደረሰም።
አዎ ተረድቻለሁ ወንድሜ። እሺ ግን እኛ አሳውቀንልሃል። ስለዚህ ትንሽ ጠብቀው። እነሱ ማስገባት እንደጀመሩ ይገባልሃል።
እና ሁሉም ሰው እኛ ይዟል።
ጋር አይደለም እኮ ብሩ የተያዘ እኛ ጋር እኮ አይደለም Santim Pay ዎች ጋር ነው።
እና እስካሁን የጠበቅ ነው።
እኛ አሳውቀናል። አንተም contact አድርጋቸው ዘጠና ሶስት ስልሳ ላይ ደውልላቸው።
አይ አይ እሺ ወንድሜ መልካም ቀን።